వెంకటరమణ గారు. Hello Ja, den är efterlyst.
తాబ్రోస్తున్నా Eller nå?
జార్ መስገን ከአሶሳ ወደ አዲስ አበባ የሚሄደው ፕሌን አለ ዛሬ።
እሺ ሌሎት ለአንድ ሰው ነው ለአንድ ሰው ነው።
እሺ አለ ዛሬ
ስንት ሰዓት ነው?
እ፣ ሰባት ሰዓት አለ እሺ ስምንት ሰዓት እና አስር ሰዓት ላይ አለ
or ሶስት ነው ያለው። በቃ ክፍያ ስንት ነው?
ክፍያ አራት ሺ ስምንት መቶ ሰማንያ ሁለት ብር
okay አራት ሺህ ስምንት መቶ ሰማንያ ሁለት አዎ የነገ ግን ይቀንሳል አራት ሺ ሶስት መቶ ስድስት ብር
okay አይ ዛሬ ነው የምፈልገው።
okay ስለዚህ book ላድርግሎት
አዎ ክፍያውን እዛ ሄጄ ግን መክፈል እችላለሁ። እዚህ ባንክ ስለማይሰራ
ይችላሉ
እሺ book አድርግልኝ።
የስንት ሰዓቱን ላድርግሎት
እ፣ አሁን ቤጊ ነው ይህ ቤጊ ነው ያለሁት እና
እሺ የስምንት ሰዓት አለ ሰባት ሰዓት ስምንት ሰዓት እና አስር ሰዓት በቃ አስር ሰዓት ይህ አስር ሰዓት የአስር ሰዓት ይሁን አስር ሰዓት
ማነው በልስም
አብፋታ አብቃብር ነው
አብዱፈታ አብዱቃድር አዎ
የአያት ስም
ጉዮ
ስልክ ቁጥር አሁን የደወሉበትን ነው የሚጠቀሙት አዎ
እሺ ያው ኮድ በስልክ ልኬለታለሁ አስር ሰዓት ነው በረራ ኤርፖርት ዘጠኝ ሰዓት ላይ ይገኙ እሺ እሺ ክፍያውን የት ነው የሚከፍለው?
ኤርፖርት ኦ እዛው ኤርፖርት።
አዎ እሺ እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን እሺ thank እሺ